hello ጤና ይስጥልኝ ቤተሰብ ራሄል ነኝ። በኮም ልርዳው?
ደህና ነህ? ሰላም ነው?
እግዚአብሔር ይመስገን።
እስቲ የሆነ ቁጥር ነገር አለው የ account ችግር ካለን ይልኝ እስቲ እሺ ከሶስት ወር ምናምን እየጫወትኩ ምንም ብር መበላት እንጂ ችግር ካለ እስቲ ይልኝ እሺ ዜሮ ዜሮ ዘጠኝ ዘጠኝ አስራ አስራ አምስት አስራ አምስት አምስት እሺ አርባ አምስት እህ
ዘጠና ዘጠኝ ሰላሳ ሰባት
account ምንም አይነት ችግር የለበትም። እስኪ game እየቀየርክ እሺ።
ተጫወት።
እሺ game ኡ ስትጫወት ማለት ነው አንዳንድ ነገር አንዳንድ ጊዜ ኔትወርክ ምናምን ቀይ ነገር የሚያመጣ አለ ብር ያን ጊዜ በምትጫወትበት ጊዜ ስትነካ ይወስደዋል እህ ይኸው እኮ win እ- እያረክ ነው። በአምስት ብር እያስያዝክ አንድ ብር win እያረክ ነው። connection ህን check አድርገህ በደንብ ለመጫወት ሞክር እንጂ ይኸው እያሸነፍክ ነው፣ ያየሁት ነው። በአምስት ብር አስር ብር አሸንፈህ ታውቃለህ።
ምንም አይ በዚህ account አራት ወርም እየጫወትክ ነው ግን ምንም ማ- ማ- የሚበላው ነገር የለም በቃ አሁን account ችግር አለ አሰብኳ አይ ምንም አይነት ችግር የለውም። account በትንሽ ብር እያስያዝክ እሺ ነው፣ ግን እዛው እዛው እኮ እየበላክ ነው። ትንሽ ስለሆነ ብሩ እሺ እሺ የምታሸንፈውን ብር ይቀንሳል። ለዛ ነው።
እሺ እሺ እሺ እሺ፣ መልካም ምሽት።
አይ